ጤና ጉዳይ ምን ልርዳ?
አቤት። አይ እንትን ማስ እንትን ብዬ ነበር ለመመዝገብ።
OK ባለሙያ ነዎት?
አይ እኔ ብዙ ጊዜ አረብ ሀገር ነው ቆይቼ የመጣሁት። ድንገት ውጭ ይስካካለት ጽዳት ነው
ጽዳት ጽዳት ነው የምትሰሩት?
አዎ ወደ ጽዳት ወይ ያው ጽዳት እሺ፣ ሌላ አይ የሚጨምሩት እችላለሁ በደንብ ሌላ የሚጨምሩት የስ- የስራ ዘርፍ አለ?
አይ ምንም አይነት ስራ ዘርፍ ምግብ ማብሰል አይችሉም?
አይ ብዙ አልችልም፣ ግን ያው ሞካክራለሁ። ያው እንደ ረ- መርዳት እችላለሁ እንደ ረዳት መሆን ሌላው